ነው።
ሄሎ ሄሎ ሰላም ጤና ይስጥልን።
ብር deposit አድርግቼ እስካሁን account አልገባም። message receipt ደግሞ ገባ message ም አልገባልህም?
ገባ message
እስኪ በምንድን ነው ያደረግከው? ከቴሌ ብር ላይ ነው ከ CBE ላይ?
በ CBE CBE CBE ከሆነ እኮ ይልክልሃል እ?
ይልካል። CBE ከሆነ
ማን ነው የሚልከው?
message አላኩልህም ላኩት message ገባ። ብሩም account አልገባም። በ CBE እኮ message ኡ ግን ከ CBE ተቆ- የተቆረጠበት ገባልህ?
አዎ ገባ አልገባማ። ዘጠኝ ሀምሳ እንድትደውልና deposit ገባ አድርጌ- ገባ ገብቷል። እሺ እሱን ቴሌግራም ላይ ላክልኝ።
እ?
እሱን ግን ቴሌግራም ላይ ላክልኝ። እሱን እ፣
ቴሌግራም ላኩት ላኩት ብዙ ጊዜ ላኩት። በአሁን እስካሁን ማንም አልነገርም።
ስምህ ማን ነው?
የ- የቴሌግራም አዎ
ያሲን ያሲን።
አዎ አሁን message ልላክ
አዎ ላከውና ድጋሜ እን- ያሲን ነጋሽ የሚለው ነው
ያሲን አቢብ እ
ያሲን አቢብ ደግሞ message ላኩት እሺ ድጋሜ ላከው። በቃ እሺ አባ።
ቁጥሩና እ?
ቁጥሩና የ- የ CB ስልክ እስ- የ CB ቁጥርና
እ?
የ CB ቁጥርና deposit message እሺ።
ላክልኝ።
አ- እሺ አባት